ምንድን ነው ሰዎች ንገሮኝ እኔ እሷን በማየት ተብረከረኩኝ ውበት ከእሷ ጋራ ነው የተፈጠረው ቃላቶች ያጥሩኛል እኔ እንኳን ላወራው ውበትና ቁንጅናሽ ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ ቁመናሽ ግሩም ነው እንከን አይወጣለት አቤት ያለው ደስታን አንቺን ያገኙለት ያንቺን ውበት ማውራት እንዲያው ለከንቱ ነው ፈራጅ አስቀምጦ ፍጥረት ማስመርተር ነው ውበትና ቁንጅናሽ ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ ዓለም ያደነቀው አፈጣጠርሽም ጸጉርና ትከሻሽ ሽንትና ዳሌሽ ብርቱካን ጉንጮችሽ ማራኪው ጥርስሽም ኮከብ መሳይ አይንሽ ትርንጎጡትሽ ውበትና ቁንጅናሽ ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ ቁመናሽ ግሩም ነው እንከን አይወጣለት አቤት ያለው ደስታን አንቺን ያገኙለት ያንቺን ውበት ማውራት እንዲያው ለከንቱ ነው ፈራጅ አስቀምጦ ፍጥረት ማስመስከር ነው ውበትና ቁንጅናሽ ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ ይማርካል ለሚያይሽ ይማርካል ለሚያይሽ ይማርካል ለሚያይሽ ይማርካል ለሚያይሽ